ሄሎ ሄሎ
ወይ እሸትሽ የደወልኩልዎት።
እሺ
እሺ ካሮት እና ምንድን ነው አልመጣም ያ
ካሮትና ወይት ካሮች ጥቅል ጎመን። እሺ እርሶ አድሜ የሆነ ማለት ነው።
ወደ ቸርች እሺ ይህን ለነገ ላስገባሉት።
ወይኔ ለዛሬ መሆን አይችልም አዎ፣ ትላንት ወጦ ነበረ እና እኮ ትላንትና እኮ ደውያለሁ ታዲያ
አይ ዛሬ የወጣው እንትን ላይ ሳይለውት የለም። አሁን ትላንት የወጣውን ብቻ ነው የሚያሳየኝ እዚህ ጋር።
አዎ ስለዚህ ይህን ለነገ ላስገባሉት።
እሺ ያው እሺ ማራት ከሌለ ሌላ ደግሞ እ፣ ሽንኩርትና እንትን እሺ፣ ምን አሉ?
ሽንኩርትና ሽንኩርትና እ፣ እ፣ orange
እ፣ እሱም በእርሶ ነው።
አዎ በእኔ ሆኖ ወደ መገናኛ ነው እሱ ወደ ቤት
ሽንኩርትና orange
አልወጣም። እሱ ዛሬ ነበረ እሱ እስኪ ተሳስቶና እስኪ ቆይ፣ እስኪ እሱን check ላድርግልዎት። ሽንኩርትና orange ኡ personal አይደለም አይደል?
personal አይደለም፣ አይደለም። ኦኬ ግሩፕ ነው በእኔ ነው። እሱም admin የእኔ ነው።
okay እሺ ዛሬ ዛሬ እንትን ይላል።
ያ orange ኡ ዛሬ ይወጣልዎት።
እሺ ሽንኩርት ወጣ ነው ይወጣል ገና።
አይ ወጥቶልዎታል።
okay
እ፣ ሽንኩርቱ በሀያ አምስት ያዘዙት ነው አይደል?
አዎ ቀላፎ የሚባለው
አዎ እሱም ይመጣል። ይወጣ ወጥቶልዎታል፣ ይመጣል።
ዛሬ መጣል።
አዎ አዎ አይ እስኪ አንድ ላይ መምጣት የሚችል ከሆነ እ፣ ይሄ ካሮቱ ምናምን አንድ ላይ መምጣት የሚችል ከሆነ check አድርጌ እነግረውታለሁ።
እሺ ከተቻለም ችግር የለውም። ከቤት ወደ ቢሮ ወስደዋለሁ ማለት ነው።
በቃ ያው እሺ ቢሮ ላይ ነበር ያዘዝኩት የሌሎች ሰዎችን ጭምር ማለት ነው።
እሺ እሺ፣ እሱን check አድርጌ እነግረውታለሁ። የሁለቱ ግን ይመጣል።
እሺ እሺ እሺ፣ መልካም ቀን። እሺ እሺ thank you።
እሺ።